Hello
ወይ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንዴት ዋልሽ?
አለን እግዚአብሔር ይመስገን።
መረጃ ፈልጌ ነበር።
እሺ እንትን ነበር ማሽን በየስንት ጊዜ ነው የሚታደሰው?
በአመት እ፣ በአመት እኔ አሁን መጋቢት ላይ ነው የተገጠመልኝ።
እሺ
መጋቢት አስራ አምስት ነው የተገጠመልኝ እኔ ጋ የመጣው እና መቼ ነው የመጣው ማለት ነው? ወይስ check ታደርግልኛለሽ?
ማሽኑ ራሱ እኮ ያሳውቃል አባዬ።
አይ ጀማሪ ስለሆንኩ ነው የመጀመሪያ ስለሆነ
መች ነበር የመጣልን ማሽኑ?
መጋቢት እ፣ በፈረንጆች March አስራ አምስት በዚህ ሁለት ሺ ሀያ አራት የመጣልን ማሽኑ? እሺ TIN number ህን ትነግረኛለህ?
ሶስት ዜሮ
ሶስት ዜሮ ስልሳ ስምንት ስልሳ ስምንት ዘጠና ስድስት ዘጠና ስድስት ሁለት ዜሮ አንድ
ሁለት ዜሮ አንድ check አድርጌ ያሳውቃለሁ። እድሳቱን ለማወቅ ነው
አዎ ያው ምንድን ነው በስድ በአመት ነው የሚታደሰው ወይስ ይሄ ወይስ ሰኔ ማሽኑ መጨረሻ ምን ላይ ነው?
እያለ ነው? አንተ ምንም አላለኝም። ማሽኑ እየሰራ ነው፣ ምንም አላለኝም።
እሺ፣ አመታዊ እድሳቱን ለማወቅ ማለት ነው።
አዎ ቀኑ እዚህ ላይ አልጻፉልኝም። እንትን ላይ ደብተር ላይ ይጻፍ የለ ደብተር ላይማ ይጻፋል።
አሁን እኔ ባለፈው ሲገጥምልኝ አልጻፈልኝም። መች ቀጣይ እንደመጥቼ service እንደማለት እሺ check አድርጌ ያሳውቃል።
እሺ እሺ እሺ